ይስጥልኝ አባኮት ምለርከው
ሄሎ
አቤት ጤና ይስጥልኝ አባኮት ምለርከው
ሶማልኛ የለም የለም ይቅርታ ሶማልኛ የለም አማርኛ ብቻ
አማርኛ ብቻ አላ ይቅርታ በቃ አማርኛ ደግሞ በደንብ ስለማይችል ይሄ አልገባኝም
ምንድን ነው ያልገባት ስለ ስለ ቴሌቪዥን ጌም አዎ የሲስተሙ ይሄ በዚህ ሲስተም ሊጠቀም ነበረ ኮከብ ዘጠኝ ሰማንያ አምስት መንሰላል አድርገው ይላኩና
አዎ ኮከብ ዘጠኝ ሰማንያ አምስት መንሰላል አድርገው ይላኩና ሶስት ቁጥር ለመጫወት የሚላለ እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ያመጣሉታል። አንድ ቁጥርን እየነኩት እድሎትን መሞከር ነው ጨዋታው።